Hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ዶን ቲቲ ብሎ ምን ልበልዎት?
አይ አስተያየት ለመስጠት ፈልጌ ነው እንጂ ሌላ አይደለም።
ምን አሉኝ?
አስተያየት መስጠት ፈልጌ ነው።
እሺ ይቻላል።
እና አሁን እኔ የእናንተ ቪዲዮ እየተከተልኩ ነው። የን- የእናንተ YouTube ኡ በጣም ደስ ይላል። እነሱ እናንተ እንደዚህም ቀጥሉ እና በጣም ደስ ይላላችሁ ማለት ፈልጌ ነው።